ሄሎ ጤና ይስጥልኝ።
ሰላም ነው።
ሰላም
ሮብ ዕለት order ነበረኝ እና እስካሁን አልመጣልኝም።
እ፣ ሐሙስ ዕለት አሳውቀውን ነበር።
አዎ ደውዬ ነበር ሐሙስ ዕለት።
እሺ
ምናልባት ቅዳሜ ከሚወጣው ጋር ነበር የተባልኩት። አሁን በዚህ ስላልተ- ስልክ ነው እም?
በዚህ ስልክ ነው order አዎ ያደረጉት?
በዚህ ስልክ አዎ በዚህ ስልክ የት ነበር location ኑ?
አየር ጤና ቴሌ እስኪ ባሲ
ሽንኩርት ነው አይደለ?
አዎ ሽንኩርት አርባ አዎ አምስት ኪሎ። እሺ ማን driver እንደያዘው check ላርግና መልሼ ልደውልልህ።
እሺ እሺ